Hello Hello ጤና ይስጥልኝ።
ሰላም ጤና ይስጥልን ቤተሰቤት እግዚአብሔር ይመስገን። እንትን ነበር account ኤ ላይ አምስት መቶ ብር አለው ግን not enough እንትን balance ነው የሚለኝ ልቆርጥ ስል።
መቼ ነው እንትን ያደረግከው? Withdraw ስታዘው ነው ቀን።
እምቢ ያለክ?
አዎ ከሶስት ቀን በፊት ሶስት መቶ ብር ዛሬ ሁለት መቶ ብር አስገብቼ ነበር።
እ፣ ግን አዎ የተወሰነ game ካልተጫወትክ አይለቅልህም system ኡ withdraw ለማድረግ
withdraw ለማድረግ ሳይሆን ልቆርጥ ብዬ ነው እዛው ላይ ኦንላይን ልቆርጥ ብዬ እምቢ አለኝ።
እሺ ወይ screenshot ትልክልኛለህ? ቴሌግራማችን ላይ የሚልክ እሺ፣ ጽሁፍ የሚለውን?
ያመጣለን check ላድርግልህ። አዎ እሺ እሺ